ይኸው እንግዲህ ሙያዎች አየኸኝ እኮ አይደለም ሙራዴ ዝም በል ዝም ብለህ
Hello አይደል አንድ ይለያል እያልኩ እኮ ነው ሙራዴ።
Hello hello ቤት Hello Hello ይሰማል?
ይሰማል ይሰማል እሺ እሺ፣ ሰላም ነው?
እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳ?
አ፣ bet ላይ ትኬት ቆርጬ ነበርና ጨዋታው አልቋል፣ ግን right አልመጣም። ትኬቱን በልቻለሁ፣ ብሩም አልገባልኝም። ኧረ ዝም በልልኝ Okay፣ እሺ። Cashier code ዋን ትነግረኛለህ?
እ እ እ፣ Cashier code ዋን ንገረኝ አንዴ።
የኮ- የትኬቱን አዎ እሺ፣ አንዴ ወይ ቴሌግራም ላይ ላክልሽ።
እሺ፣ ላክልኝ። Cashier code እንትን እ፣ ኦንላይን ነው የቆረጥከው?
አዎ ኦንላይን ላይ ቆረጥኩበትን የትኬቱን ቁጥር ልላክልሽ።
ከታች አለች cashier code bet list የምት- የሚለው ላይ ግባና ቀኑን አስተካክለ ዛሬ ታገኘዋለህ እና እሷን ቁጥር ጽፈህ ላክልን።
እሺ፣ ልልክልሻለሁ።
መልካም ቀን፣ እናመሰግናለን።
እሺ፣ አመሰግናለሁ።
እሺ